ሌላ ብሬ ወይ በቃ ረቤት በካሸር ሁለት ሶስት አራት ስራ። እሺ በቃ ቀይረው።
እ እ በካሸር ሁለት ሶስት እና አራት ስራ።
ኧረ እባክሽ በ- በዛኛው አይሆንም።
አዎ አዎ። አሁን ሊሚት ዘግቷል። እሱ እንትን እስከሚልልህ ድረስ በነዛ ተጠቀም።
እሺ እንትን አድርግልኝ። እሺ ካሸር ሁለት እንትን ጠፍቶብኛልና ያን ካሸር አ- ካሸር ሶስትን አልሰራሁትም። ካሸር ሁለትን ፓስዋርድ ጠፍቶብኛል። እንትን በይልኝ።
ሀይ በለኝና ቴሌግራም ላይ እልክልሃለሁ።
ወይኔ ቴሌግራም ውጭ ጋር ሁኜ እኮ ነው ረዴቴ።
ታዲያ እንዴት ብዬ ልንገር? በቁጥር ልንገር? ታዲያ
ኦኬ እና ወዴት አባቴ ማለት ታዲያ ለምን እላክልህ? ታዲያ እ? እ? በእንትን ዩዘሩም ቴክስት ያስፈልጋል።
አታርግልኝም?
ዩዘሩ- በእንትን እ?
በእንትን ቴክስት አታርግልኝም?
በምን
በመሰጅ
ወይኔ ኧረ
አይሆንም።
አዎ።
Okay ታዲያ ዝም ብዬ cashier three ን ልክፈተው? ዝም ብዬ አዎ በቃ በ cashier three መጠቀም ትችላለህ።
በቃ ልክፈተው። በቃ ምንም አማራጭ የለም።
ሻባ እሺ፣ ረዲ።
እሺ፣ እሺ፣ መልካም